የሉቃስ ወንጌል ምዕራፍ 21 ወነጸረ አብዕልተ ዘያበው መባቆሙ ውስተ ሙዳየ ምጽዋት መባቸውን ከምጽዋቱ ሳጥን የሚያገቡ ባለጸጎችን አየ። ወርእየ እብየረ መበለተ ዘአባት ክልኤተ ጸራይከ አንዲት ድሃ ባልቴትም ከዚያ ሁለት ነሐስ ስትጥል አየ። ወይቤሎሙ አማን ብለክሙ ከመዛቲ ነዳይት እብየር አብዝሃት አብኦ መባእ ለእግዚአብሔር። ይህች ድሃ ባልቴት ከሁሉ ይልቅ አብዝታ ለእግዚአብሔር መባ እንደሰጠች በእውነት እነግራችኋለሁ። እስመ እሉ ሁሎሙ እምተረፎሙ አብኡ መባአ ለእግዚአብሔር። እኒህ ሁሉ ከተረፋቸው ለእግዚአብሔር መባ ሰጥተዋልና። ወዛቲሰ ሁሎ ጥሪታ ዘባቲ አብአት ይህች ግን ያላትን ገንዘብ ሁሉ ሰጥታለች። ወቦ እለይቤልዎ በእንተ መቅደስ ሰናይ በኒሁ ወስርግው ንድቁ ሕንፃው የተጌጠ ግንቡ ያማረ የቤተ መቅደስን ነገር የነገሩት አሉ። ወይቤሎሙ ትሬእዩኑ ዘንተ ይህን ታያላችሁ ይመጽእ መዋዕል አመ ኢይትኀደግ ዝየ እብን ዲበ እብን ዘኢይትነሠት ደንጊያ በደንጊያ ላይ ሳይፈርስ የማይቀርብበት ሳይፈርስ የማይቀርበት ዘመን ይመጣል። ወተስእልዎ ወይቤልዎ ሊቅ ማእዜ ይከውን ዝንቱ መምህር ሆይ ይህ የሚደረገው ምን ጊዜ ነው? ወምንት ተአምሪሁ አመ ይከውን ዝንቱ ይህ የሚደረግበትስ ምልክቱ ምንድን ነው? ብለው ጠየቁት። ወይቤሎሙ ውቁ ኢያስሕቱክሙ እንዳያስቷችሁ አስተውሉ። ወብዙሃን ይመጽኡ በስምየ እንዘ ይብሉ አነ ውእቱ ክርስቶስ እኔ ክርስቶስ ነኝ እያሉ ብዙ ሰዎች በስሜ ይመጣሉ። ወበጽሐ ዕድሜሁ ዘመኑም ደርሷል እያሉ ይመጣሉ። ወኢትሑሩ ወኢትትልዉ ወኢትሑሩ ወኢትትልውዎሙ አትከተሏቸው። ወአመ ሰማዕክሙ ቀትለ ሰልፍን ወሀከከ ኢትደንግጹ ጸብ ክርክር በሰማችሁ ጊዜ አትፍሩ። እስመ ይከውን ቅድመ ከመዝ አስቀድሞ እንዲህ ይደረጋልና። ወባይቱ አኮ ሶብየሃ ዘይሃልቅ ነገር ግን ያን ጊዜ አይፈጸምም። ወይቤሎሙ ይትነስኡ ሕዝብ ዲበ ሕዝብ ሕዝብ በሕዝብ ላይ ወነገሥት ዲበ ነገሥት ነገሥታትም በነገሥታት ላይ ይነሳሉ። ወይመጽእ አብይ ረሃብ ወድልቅቅ በበብሔሩ በየሀገሩም ታላቅ መናወጥ ረሃብ ይመጣል። ወፍርሃት ላዕለ ሰብእ በሰውም ላይ ፍርሃት። ወተአምር አብይ ይከውን በሰማይም ታላቅ ምልክት ይሆናል። ወእምቅድመ ዝንቱ ኩሉ ይእህዙክሙ ወይወስዱክሙ አዕዋዳተ ከዚህ ሁሉ አስቀድሞ ይዘው ወደ አደባባይ ይወስዷችኋል። ወይሞቅሁክሙ ወይሞቅሁክሙ ወይወስዱክሙ አበ ነገሥት በእንተ ስምየ ስለ ስሜ አስረው ወደ ነገሥታት ይወስዷችኋል። ወዝንቱ ይረክበክሙ ከመ ይኩን ስማ ላዕሌሆሙ በእነርሱ ላይ ምስክር ሊሆንባቸው ይህ ይደርስባችኋል። ውቁ ኢተሃልዩ በልብክሙ ዘትብሉ የምትናገሩትን በልቡናችሁ እንዳታስቡ አስተውሉ። አነ እሁበክሙ አፈ ወጥበበ በዘእይክሉ ተዋስዖተክሙ ወተዋቅሶተክሙ እለ ይትነስኡ ላዕሌክሙ የሚነሱባችሁ እናንተን መከራከርና መቋቋም በማይቻላቸው ገንዘብ እኔ አፍና ጥበብ እሰጣችኋለሁና። ወያገብኡክሙ አዝማዲክሙ ወአሃዊክሙ ወንድሞቻችሁና አባቶቻችሁ ወአእርክቲክሙ ወቢጽክሙ ወዳጆቻችሁና ባልንጀሮቻችሁም አሳልፈው ይሰጧችኋል። ወኩሉ ይጸልውክሙ በእንተ ስምየ በስሜ ስላመናችሁ ሁሉ ይጠሏችኋል፣ ወይቀትሉክሙ ይገድሏችኋል። ወኢትትሐጎ ለአሐቲ እንስርተ ርእስክሙ ከራሳችሁ ጠጉር አንዲቱ አትጠፋም። ወበትዕግስትክሙ ታጠርይዋ ለነፍስክሙ በትዕግስታችሁ መከራውን ታግሳችሁ በመቀበላችሁ ነፍሳችሁን ታድኗታላችሁ፣ ጥሪት ታደርጓታላችሁ። ወአመ ያአግትዋ ሰራዊት ለኢየሩሳሌም ኢየሩሳሌምን ሲከቧት ባያችሁ ጊዜ የምትጠፉበት ጊዜ እንደደረሰ እወቁ። ወይእተ አሚረ እለ ውስተ ይሁዳ ይወዩ ውስተ አድባር ያን ጊዜ በይሁዳ ያሉ ወደ ተራራ ይሸሻሉ። ወለሂ ማእከላ ይወፅኡ እምኔሃ በመካከሏም ያሉ ከእርሷ ይወጣሉ። ወለ ውስተ ባሕውርቲሃ ኢይበውዕዋ በአውራጃዋም ያሉ ወደ እርሷ አይገቡም። እስመ ዕድሜሃ ውሑቱ በዘይት ቤቀልዋ በሚፈርዱባት ገንዘብ ይፈርዱባት ዘንድ ጊዜዋ ነውና ከመ ይብጻሕ ሁሉ ዘጽሑፍ ላዕሊሃ በእርሷ የተጻፈው ሁሉ ይደርስባት ዘንድ ወባሕቱ አሌ ሎን ለጽኑ ሰዓት ወለእለ የሐጽና በውእቱ መዋዕል ነገር ግን ለጸነሱ በዚያ ወራት ለሚያሳድጉም ወዮላቸው። እስመ ይከውን አብይ ምንዳቤ በዲበ ምድር በምድር ጽኑ መከራ ይሆናልና ወመቅሰፍት ዲበ ዝንቱ ሕዝብ በዚህም ሕዝብ ላይ መቅሰፍት ይመጣል። ወይወድቁ በኩናት በጦርም ይወድቃሉ። ወይፄወው ውስተ ኩሉ አሕዛብ ወደ አሕዛብ ይማረካሉ። ወይከይድዋ አሕዛብ ለኢየሩሳሌም አሕዛብ በኢየሩሳሌም ይሰፍሩባታል። እስከ ይበጽሕ ዕድሜሆሙ ለአሕዛብ የአሕዛብ ዘመናቸው እስኪፈጸም ድረስ አለ። በሐሳዊ መሲሕ ጊዜ ቢሉ ሦስት ዓመት ከሦስት ወር ነው። ወይከውን ተአምር ውስተ ፀሐይ ወርህ በፀሐይና በጨረቃ ምልክት ይሆናል። ወከዋክብትኒ ይወድቁ ሰማይ ዲበ ምድር ከዋክብትም ከሰማይ ወደ ምድር ይወድቃሉ። ወይትመነደቡ አሕዛብ ወይሐስሩ እምድምፀ ባሕር አሕዛብም ከውቅያኖስ ድምፅ የተነሳ ይጨነቃሉ፣ ይሸበራሉ። ወተወፅእ ነፍሰ ጓለ እመሕያው እምፍርሃት ወእምትሕዝብት ዘይመጽእ ለዓለም የሚመጣውን መከራ የሚመጣውን መከራ ከመመልከትና ከፍርሃት የተነሳ የሰው ነፍሱ ከሥጋው ትለያለች። እስመ ይትከወስ ኃይለ ሰማያት ይእተ አሚረ የዚያን ጊዜ የሰማዮች ኃይል ይናወጣልና። አሚሃ ይርእይዎ ለወልደ እጓለ እመሕያው እንዘ ይመጽእ በደመና ሰማይ ምስለ ኃይል ብዙሕ ወስብሃት ያን ጊዜ የሰው ልጅ ከታላቅ ኃይልና ከምስጋና ጋር በሰማይ ደመና ሲመጣ ያዩታል። ወአመ ኮነ ዝንቱ ኩሉ ስግዱ ወአንስኡ ርእሰክሙ። ይህ ሁሉ ከሆነ በኋላም የበረታ ስግደት ስገዱ፣ ራሳችሁን አንሱ አለ እንደ አባ በትረ ማርያም። ቅዱሳን ከበቁ በኋላ የሚሰሩትን አያውቁትም። እንደ እንዝርት ራስ ይሽከረከራሉ። እስመ በጽሐ ዘያድኅነክሙ የሚያድናችሁ ደርሷልና። ወመሰለ ሎሙ ወይቤሎሙ እምከመ ርኢክምዋ ለበለስ ወለኩሉ እፀው ከመ ሠረጹ ተአምሩ ከመ አልጸቀ ማእረር በለስን ዛፎችንም ሁሉ እንደለመለሙ ያያችሁ እንደሆን መከር እንደደረሰ እወቁ። ከማሁ አንትሙኒ እምከመ ርኢክሙ ከመ ኮነ ዝንቱ አእምሩ ከመ በጽሐት መንግሥተ እግዚአብሔር። እናንተም ይህ ሁሉ እንደተደረገ ያያችሁ እንደሆን የእግዚአብሔር መንግሥት እንደቀረበች ወቁ። አማን እብለክሙ ከመ ኢትሐልፍ ዛቲ ትውልድ እስከ አመ ይከውን ዝንቱ ኩሉ። ይህ ሁሉ እስኪደረግ ይህች ትውልድ አታልፍም ብዬ በእውነት እነግራችኋለሁ። ሰማይ ወምድር ይሐልፍ፣ ሰማይና ምድር ያልፋሉ። ወቃልየሰ ኢይሐልፍ፣ ቃሌ ግን አያልፍም። ዑቁ ርእሰክሙ ኢታክብዱ ልበክሙ በስታይ ወበፈጊእም ወበሐልዮ መንበርት በመብል በመጠጥ ይህንም ዓለም በማሰብ ልቡናችሁን እንዳታጸኑ እወቁ። ወትበጽሐክሙ ይእቲ ዕለት ከመ መስገርት እንተ ትወርድ ዲበ ኩሎሙ እለ ይነብሩ ዲበ ምድር በምድር ባሉ በአዕዋፍ ወጥመድ ድንገት እንዲመጣባቸው ያች ቀን ድንገት ትደርስባችኋለችና ትግሁ እንከ በኩሉ ጊዜ በጊዜው ሁሉ ተግታችሁ ጸልዩ ከመ ትክሃሉ አምስጦ በጸሎትክሙ እምነዝንቱ ኩሉ ዘይመጽእ በምትጸልዩ ጸሎት ከዚህ ከሚመጣው መከራ ሁሉ መዳን ይቻላችሁ ዘንድ ወትቁሙ ቅድሜሁ ለወልደ እጓለ እመሕያው በወልደ እጓለ እመሕያው ክርስቶስ ፊት መቆም ይቻላችሁ ዘንድ ወኮነ መዓልተ ይውዕል በምኩራብ ወሌሊተ ይወጽእ ወይበይት ውስተ ደብረ ዘይት ዘስሙ ኤሌወን ቀን በምኩራብ ሲያስተምር እየዋለ ሌሊት ኤሌወን በሚባል በደብረ ዘይት ሲጸልይ ያድር ነበር። ወኩሉ ሕዝብ ይገይሱ ኀቤሁ ውስተ ምኩራብ ወያጸምዕዎ ቃልዎ፣ ሕዝቡ ሁሉ ትምህርቱን ይሰሙት ዘንድ እርሱ ወዳለበት ወደ ምኩራብ ማልደው ይሄዳሉ።